ጤና ይስጥልኝ ጠብታ አምቡላንስ ሀሎ አምቡላንስ ወደ ኮተቤ ዜሮ ሁለት ጤና ጣቢያው አካባቢ ወደዛ ትልክልናለች። Seizure ነው።
እሺ ወዴት ነው የምትሄዱት?
AMC
ኮሪያ ወይስ አሜሪካ Medical Center?
አሜሪካ Medical Center።
Okay እሺ መልካም። እዛ ነበር ክትትላችሁ?
እህ እዛ ነበር ክትትላችሁ?
አይ አይደለም፣ emergency ነው።
ምን epileptic ናቸው? ከዚህ በፊት epilepsy ያላቸው አይ።
patient ኣችሁ የለ የላቸውም።
ምንድን ነበር diagnosis ኣቸው አሁን case ኣቸው?
ከ breast cancer ነው metastasize ያደረገ ወደ brain፣ ጀርባ ምናምን ወደ ሳምባ አካባቢ
Okay so አሁን ግን currently እንትን ናቸው conscious ናቸው ራሳቸውን ያውቃሉ።
conscious አደለ አደለችም።
እሺ እስከዛ ድረስ አምቡላንስ እስከሚመጣ ድረስ እናንተ ወደ ግራ ዙሯቸው፣ plus ደግሞ ኦክስ- ኦክሲጅን በደንብ ventilate እንዲያደርጉ መስኮት ምናምን ክፈቱላቸው። እ፣ ስልክ ቁጥራችሁ ልውሰድ።
እሺ ዜሮ ዘጠኝ ሀያ ሁለት እሺ ስልሳ ስድስት እሺ ስልሳ ስድስት እሺ ስልሳ አራት
የስኔ exact የት ጋር ያለው ጤና ጣቢያ ነው ያላችሁ?
ኮተቤ ዜሮ ሁለት ጤና ጣቢያ okay
እዛ አካባቢ እዛ ጤና ጣቢያ ውስጥ አይደለችም። እዛ አካባቢ መኖሪያ ቤታችሁ እዛው አካባቢ ነው።
አዎ አዎ መልካም እሺ። አምቡላንሱ ክፍያ አለው ታውቃላችሁ አይደል? እሱ አዎ አዎ ይጠበቅብኝ። እሺ መልካም አመሰግናለሁ።